hello
hello ጤና ስጥልን።
አወስትልን
ከወደ አባይ ማርኬት ነበር የሚደውሉት።
አቤት አቤት
ሚሊኒየም አዳራሽ job offer ላይ ስልኮትን ወስደን ነበር
እሺ
እና ነገ ሶስት ሰዓት ላይ እንትን ፈተና አሉት በ call center ነት written exam እና hello አይሰማም።
ይሰማል። ምን ፈተና?
በጽሁፍ የጽሁፍ ፈተና እና የ practice exam
interview ነው።
በ call center ነት እ
የጽሁፍ ፈተና አዎ የጽሁፍ ፈተና እና practice exam የተግባር ፈተና አሉት።
የት?
እ ለመምራት ኃይል አርሴማ ፊት ለፊት
መብራት ኃይል አርሴማ ፊት ለፊት።
አዎ ከዛ ሳፊ ብለው ሲጠይቁ ይነግሩት እዛ ስትደርሱ ወይም ደውሉልን።
ቦታው ማን ነው የሚባል?
ምን
ቦታው ቦታው ልዩ ቦታው ስሙ?
ለቡ መብራት ኃይል አርሴማ ፊት ለፊት
እሺ እሺ
እሺ ይመጣሉ አይደል?
እሺ እመጣለሁ። ሶስት ሰዓት ሶስት ሰዓት ላይ አዎ።
እሺ እሺ መልካም ቀን
እሺ አለሁ።